ደንበኛችን ይሰማል? Hello አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ደህና ዋላችሁ?
እግዚአብሔር ይመስገን።
እዚህ የምትሰጡት አገልግሎት እ፣ የውጭ ፕሮሰስ ነው?
ምን አሉኝ ደንበኛችን?
እዚህ የምትሰጡት አገልግሎት እሺ ለውጭ ፕሮሰስ ነው?
እ፣ ስለ ውጪ process እ፣ እኛ የምንሰጡትን አገልግሎት ነው ማወቅ የፈለጉት ደንበኛችን?
አዎ።
እ፣ እኛ የምንሰጠው አገልግሎት ወደ ተለያዩ ሀገራት የጉዞ መረጃዎችን እንሰጠውታለን። እ፣ የቲኬት ዋጋዎችን፣ እ፣ የ bank statement ወይም ሂሳቦችን እነግሮታለን። የኤምባሲ location ኦችን እንዲሁም ማሟላት ያለቦትን document ኦች እንነግሮታለን። ይህን information ነው የምንሰጠው ደንበኛ በቃ ሌላ ምንም እ፣ የምትሰጡት ነገር የለም?
እ፣ ምንድን ነው እርሶ የፈለጉት?
የፓስፖርት አገልግሎት ምናምን አሰቡ?
አይ እኛ የፓስፖርት አገልግሎት አንሰጥም እ፣ ደንበኛችን
እ?
የፓስፖርት አገልግሎት እኛ አንሰጥም ደንበኛችን። ግን ቀጠሮ እንዴት እንደሚያስይዙ ልነግሮት እችላለሁ።
እሺ፣ ቀጠሮ ለመያዝ ለመያዝ እንዴት እ፣ እናድርግ?
እ፣ አሁን ላይ እ፣ ኦንላይን ቀጠሮ እየተያዘ አይደለም። በእርግጥ ግን አዎ።
እ፣ አሁን ላይ እየሰጡ ያሉት ጠዋት ጠዋት ላይ ሄደው check ቢያደርጉ መልካም ነው ደንበኛችን።
የት እዛው ኢሚግሬሽን አዎ ኢሚግሬሽን፣ መስጠት ጀምረዋል?
አዎ ጠዋት ጠዋት ላይ ክፍት ሰዓት ሲያገኙ ይሰጣሉ አልፎ አልፎ።
አይሰማም ድምፆት
እሺ ደንበኛችን፣ አሁንስ ይሰማል?
ትንሽ ድምፅ ጨምሩ።
እሺ እና መንገድ ላይ መኪናው ጩኸት ስላለ እሺ ደንበኛችን፣ አሁንስ ይሰማዎታል?
አዎ እሺ አሁን ላይ ጠዋት ጠዋት አንዳንዴ ክፍት ቦታዎችን ሲያገኙ እ፣ ያስተናግዳሉና ጠዋት ጠዋት ሄደው ቢሞክሩ ይመከራል ደንበኛችን።
እሺ፣ አመሰግናለሁ።
እሺ ሌላ ጥያቄ አሉት?
የለኝም፣ አመሰግናለሁ።
እሺ ወደ hello እናመሰግናለን። መልካም ምሽት።